ጤና ይስጥልኝ። ከኤስቢኤስ መረጃ ማዕከል ባኮት ምን እንርዳዎት?
እንትን ትኬት የስፔን ደርሶ መልስ ትኬት
እሺ፣ ከየት ወደ ነው የፈለጉት?
አዎ፣ የት
ስፔን ስፔን
ስፔን? የት የት ከተማ?
ስፔን ነው ያሉኝ። እኔ እንጃ ከተማው አልነገረኝም። ዞሮ ዞሮ ዋ- በዋና ከተማው አርግና እስኪ ንገረኝ።
እሺ፣ ስፔን ብዙ ከተ- ብዙ ከተማ ነው ያላት። ስለዚህ በአንዱ አድርጌ ሄዱት።
አዎ
እሺ፣ ለመቼ ነው የሚሄድ የፈለጉት?
እ፣ የዛሬ ሳምንት ነው።
እሺ፣ መመለሻዎት
አብ ነው ደርሶ መልስ
መመለሻዎትም ከአንድ ሳምንት በኋላ ነው።
ከአንድ ወር በኋላ
የኢትዮጵያ ፓስፖርት ነው ያሉት።
አ
እሺ፣ ለአንድ ነው የፈለጉት?
እ
ለአንድ ሰው ነው የፈለጉት ትኬቱን?
አ አንድ ሰው ነው።
እሺ የአንድ ሰው ዋጋ እሺ ዝቅተኛ ልንገሩ። December ስድስት ሂደው January ስድስት ይመለሳሉ። በ Turkish Airlines ነው። አንድ stop ኢስታንቡል ላይ ይኖረዋል። transit time ኡ ሁለት ሰዓት ከአምስት ደቂቃ ነው። ዋጋው ዘጠና ሁለት ሺ ስምንት መቶ ዘጠኝ ብር ነው።
ዘጠና ሁለት ሺህ ብር የመጨረሻ ዝቅተኛው ነው።
አዎ ዝቅተኛውን የነገርኩት።
በቃ እስቲ እሺ፣ እሺ እደውልልሃለሁ።
እሺ ደውል መልሰው ተደውሉ። እናመሰግናለን። መልካም ቀን።
እሺ